ጤና ይስጥልኝ። ሁሉ ስፖርት ባኮ ምትለው
አዎ ብር payment ለማድረግ ነበር የደወልኩት፣ እምቢ አለኝ።
ለማድረግ
payment ለማድረግ ከቴሌ ብር ወደ payment።
ወደ ሁሉ ስፖርት ነው አዎ deposit ለማድረግ ነው።
አዎ እሺ ስልክ ቁጥር ልስጦትና በዛ ስልክ ቁጥር ቴሌብር ላይ ይላኩና እኛ deposit እናደርግሎታለን።
እሺ ዜሮ ዘጠኝ ሰላሳ ሁለት
እሺ ሰላሳ አምስት እሺ አስራ ዘጠኝ እሺ ስልሳ ስድስት
እሺ
ፍትህ አምላክ ማርዬ የሚል ነው ስ- ስሙ።
ምን ማርዬ ፍትህ ፍትህ አምላክ ፊት አዎ ፍትህ አምላክ እሺ፣ አምላክ እሺ አዎ እዛ ልክ ሲያስገቡ በ- እያስገቡበትን ደረሰኝ እሺ፣ የሁሉ ስፖርት ስልክ ቁጥርና ሙሉ ስሞትን አድርገው እሺ።
ቴሌግራማችን ላይ ላኩልን። የእኛን ቴሌግራም ያውቁታል
አዎ ያውቁታል ቴሌግራማችንን።
አዎ አዎ እዛ ላይ ነው የሚልኩት። ሶስቱን screenshot ያደረጉትን የሁሉ ስፖርት ስልክና ሙሉ ስሞትን አድርገው።
ደረሰኙን ነው አዎ ደረሰኝ ያስገቡበትን ደረሰኝ እሺ የሁሉ ስፖርት ስልክና ሙሉ ስም አድርገው ይላኩልን ቴሌግራም ላይ።
እሺ እሺ